Hello
ሰላም ጤና ይስጥልኝ። Donkey Tube Donkey Tube ነው።
አዎ Donkey Tube ነው።
ሰላም ውለሻል?
እግዚአብሔር ይመስገን።
ስልካችሁ አይሰራም። ብዙ ጊዜ ሞክሬው ነበረ።
እሺ
ለህፃን ልጅ ለመጠቆም ነበር የሆነች የምወዳት ልጅ አለች እና እሷ ልጠቆማት ነበረ። ቲክቶክ ላይ ነው ማያት።
ቲክቶክ ላይ ነው የሚያውቋት። እድሜዋ ስንት ነው?
ሶስት አመት ምናምን ከዛት የምትበልጥ አይመስለኝም።
እሺ link በቲክቶክ ላይ የሚያውቋት ከሆነ link ነው የሚልኩልን።
የእሷን
አዎ ያዩበትን link ኡን ይልኩልና ስልክ ቁጥር ልስጦት።
እሺ እሺ
ዜሮ ዘጠኝ
ዜሮ ዘጠኝ
ዜሮ ሰባት
እሺ ዜሮ ሰባት
አስራ አንድ
እህ
አስራ አንድ
እሺ አሁንም አስራ አንድ ሀምሳ አንድ ሀምሳ አንድ እሺ በቴሌግራም ነው
በቴሌግራም link ኡን ይልኩልናል። ከዛ የእርስዎን ስም፣ ስልክ ቁጥር፣ አድራሻዎትን አድርገው ይላኩልን።
እሺ እሽማ እሺ ሰላም፣ ወደ መልካም ቀን።
አሜን ሰላም ወይ ቻው አሜን። እሺ